ሄሎ
ለ ጤና ይስጥልኝ Best Bet።
የሆነ ብር deposit አድርጌ ነበረና እሺ አሁን account ላይ የለም።
አሁን account የሌለም አዎ፣ account ላይ የለም። ከዛኔም ቆርጧል። ከ CBE Birr ላይ
ምን አልከኝ? እንደም ከ CBE Birr ላይ ቆርጧል። account ላይ የለም።
okay እሺ። CBE ዎች የላኩልን message አለች አይደለም?
አ፣ እሷን message አሁን በምነግር ቁጥር ቴሌግራም ላይ ላከልን። እሺ እሺ።
ዜሮ ዘጠኝ ዜሮ ሶስት 0903 ያዝ አርባ አራት
ቆይ፣ 903 አርባ አራት 44 ሰላሳ ሰባት አርባ ሰባት 37 47 አዎ አዎ እሺ።
እሺ አባ